Bilisan lang po na sila. ሄሎ ጤና ይስጥልኝ።
አብሮ ይስጥልታል።
ሴትሽፕ ነው የደወልኩት።
አዎ ልክ ነው። አዎ እንዴት ናቸው?
እግዚአብሔር ይመስገን ሰላም ነው።
ሽንኩርት ለማዘዝ ስንት ስንት ሰው ነው መሆን ያለበት?
አምስት ሰው አምስት ሰው። ስንት ኪሎ አ- ማዘዝ? አንድ
ከአንድ ኪሎ ጀምሮ ስንት?
አዎ ከአንድ ኪሎ ጀምሮ ማዘዝ ይችላል።
ከአንድ ኪሎ ጀምሮ ወደ ላይ አዎ አዎ ማዘዝ ይችላል። የፈለገ ማክሲማሙ እስ- እስከ ሀምሳ ኪሎ ይችላሉ።
ኪሎ በስንት ቀን አዎ።
ደርሰው?
ዛሬ ከ- ከጨረሱ ግሩፕ ኮምፒውተር አድርገው ነገ ይመጣሉ።
አ- ዛሬ ዛሬ ከደረሰ ዛሬ ዛሬ አዎ፣ ግሩፕ ክፍያ ኮምፒውተር አማራጩ ላይ ነው። ቴሌብር በቴሌ ብር ነው ያለው እስካሁን።
በሚሆን
አዎ ጊዜ ሳይለዋ ሌላማ አረበት ሌላ ይያስተም ያው ቴሌ ብር ነው ያለው ጊዜ አዎ ቴል ብቻ ነው።
አዎ ለጊዜው እሱ ብቻ ነው በሱ የሙሉት ያይፈጽም
ኦኬ እሺ፣ እሺ፣ እናመሰግናለን።
እሺ ቴንክስ እናመሰግናለን መልካም ቀን እናመሰግናለን።